hello ከቴሌ ብር ወደ ቻፓ account ኤ አስተላልፌ ማለት ነው። hello እህ አመሽ ነው ቻፓ እኮ ከቴሌ ብር account ኤ ወደ ቻፓ ሳስተላልፍ ከቴሌ ብር ጋር ቆርጦታል። እነሱ ጋር ጠይቄ ተላልፏል ነው ያለው። እኔ ጋር ግን account ኤ ጋር አልገባም። ትናንት 200 ብር ቀረ፣ ዛሬ ደግሞ 100 ብር ማለት
transaction history የሁለቱ
የኔ ውድ ድምፅሽ አይሰማም። ማሽ transaction message ደርሶታል። የሁለቱ
ምን ከቴሌ ብር
አዎ፣
አሃ
እሱን transaction message በዜሮ ዘጠኝ ስልሳ hello
ምን ምን ምን በዜሮ ዘጠኝ በዜሮ ዘጠኝ ስልሳ ሰባ ሁለት አንዴ ዜሮ ዘጠኝ ስልሳ ሰባ ሁለት እ አርባ ሁለት
እሺ ሰባ ሁለት
እ
በሱ ላይ ቴሌግራም ላይ transaction message እና ስልክ ቁጥሩን ይላኩልኝ። ቴሌግራም ላይ ማለት ነው።
no እንትኑ ጋር ነው ያለው። ይኸውልሽ
hello transaction transaction history ው አላ እሱ ልላክልሽ።
history ና message ነው የሚያስፈልገን። transaction message ን ይላኩልን።
ምን እያወራሽ ነው? እዚህ message ነው ስንት አስር message ነው እንዴ ስልኬ ላይ የሚኖረው?
የዛው ያልገባም ብለው የሚሉት message አለ እ እ እ
አልገባም ብለው የሚሉትን message ይልኩ- ይላኩልን።
ይኸውልሽ አልገባም።
ስማ፣ ለምሳሌ ትና- ትናንት ሁለት መቶ ብር አልገባም፣ ዛሬ ሁለት መቶ ብር። ያሁን የትናንትናው message የዛሬው አለ የትናንትናው አጥፍቼዋለሁ።
okay ከቴሌ ብር መጠየቅ አለበት message ኡን። message ኡ ያስፈልገናል ያንን transaction message ለማድረግ።
እሺ ልክልሻለሁ።
እሺ ላኩ። ቴሌግራም ላይ በዛ ስልክ ቁጥር
ዱቄት